ጤና ይስጥልኝ ራሄል እባላለሁ። ጉዳይን የደወሉት እባክዎ ምን ልርዳዎ?
አለ እኔ ቤት ሰራተኛ ፈልጌ ነበር ራሄል።
መልካም እሺ። እባክዎትን ሙሉ ስምዎትን ይንገሩኝ?
እ እ እባክዎትን ሙሉ ስምዎትን ይንገሩኝ?
ኖላዊት አክሊሉ ኖላዊት አክሊሉ። አዎ
እሺ። የት አካባቢ ነው የሚኖሩት?
መገናኛ። አንዴ ልደውል፣ የስራ ስልክ ገባ። መልሼ ልደውል፣ እርስዎን አገኛለሁ?
እሺ እሺ። በዚህ ስልክ ቁጥር ነው የሚገኙት? እኔ መደወል እችላለሁ?
አዎ አዎ አዎ።
እሺ እሺ። መልካም ቀን።